አቤት
hello ሰላም ጤና ይስጥልን።
አብሮ ይስጥልን ሲሳይ ከ ChipChip ነበር የምንደውለው።
እሺ።
ቲማቲም አዘውን ነበር ዛሬ አዎ።
የሚወጣሉት አይደለ?
አዎ አዎ በጣም ይቅርታ warehouse ላይ ትንሽ እጥረት ስላለ አልወጣሎትም ቲማቲሙና፣ ነገ መረከብ ይችላሉ።
እሺ ለነገ ይምጣሉ።
እሺ እሺ location የት ነው የት ይምጣ?
ቲፒዮ ቲፒዮ እናመሰግናለን። ነገ ይመጣሉ።
እሺ እሺ መልካም ቀን።